በተግባርና በተጨባጭ ሁኔታ ወደ ሚሊዮነርነት ይቀይራል የትኩረት የሚያደርግ ስለመሆኑም ተነግሯል። ወደዚህ የሚገቡ ማንኛውም ዜጎች የድርጅቱ ስራ አስኪያጅ ተናግረዋል።
እንኳን ደስ አላችሁ፣ እንኳን ደስ አላችሁ ውድ ኢትዮጵያውያን። 750 ሺህ ብር ደሞዝ በእኛ ጋር መከፈል ይችላሉ። ኢትዮ ኢሉናንቲ ማህበር ወደ እኛ ተቀላቀሉ። የመጀመሪያ ዙር ክፍያ 750 ሺህ ብር ማግኘት ይችላሉ። እንዲሁም በየወሩ የማይቋረጥ 200 ሺህ ብር ማግኘት ይችላሉ። ስለዚህ ለመመዝገብ ባዮ ላይ ባለው ስልክ መደወል ይችላሉ።